ሄሎ
ሄሎ አቤት እ በላይ አቤት ከሲሪያና order ይዘህ ነበር አይደለ?
አ customer ስልክ አያነሳም ብለህ አሳውቀኸን ነበር።
አ
አነሳልህ እንዴ? ተደዋወላችሁ?
አላነሳ
በቃ መልሰው እሺ፣ ሬስቶራንት
እሺ መልሼ ልደውልልሽ አ ሬስቶራንት መልስና ደውልልህ።
እሺ በዚህ ስልክ ላይ አ ደውል።